Hello
ጤና ይስጥልኝ።
አብሮ ይስጥልን።
ሄኖክ ኬብል ነው።
አዎ ነው።
ከ ArifPay ነበር የምደውለው ደምችን
እሺ
ArifPay POS machine እሺ እሺ ደንበኛችን POS machine ኑ ላይ transaction እያየን አይደለም እና ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
አይ ምንም አይነት ችግር የለም።
ምንም ያጋጠመ ችግር የለም።
አዎ ምንም ያጋጠመ ችግር የለም።
እሺ ደንበኛችን የእርሶን ስም ሊያዝ ከይቅርታ ጋር ሀፊዝ
እሺ ደንበኛችን ያጋጠሙት ችግር ካለ ግን ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ አሳውቃለሁ።
እሺ እናመሰግናለን። መልካም ቀን።
እሺ ለሁላችሁ